ስገባ ከኖርኩበትን ሀገር ዓለም ተለያይቷል፣ እኔም እንደዛ ከአንቺ ጋር እንዲኖር ልቤ ልተወው ልቤ ልተወው ልቤ ልተወው መንገዴን ክፈቺ የአፍሪካን አበባ ፀሐይ ጠልቃ ሳትሄድ ክረምቱም ሳይገባ ተንቆርቁሮ ሲወርድ ሙዚቃሽ ተሩቁ ኮረዶች ዙሪያሽን አጅበው ሲያደንቁ የብሱ ሊቀይስ ነው መርከቤም ተነስቷል። እንፋሎቱ ሞቆ ይጥሳል ይተናል ይሄዳል ይጓዛል ካውሎ ንፋስ ፈጥኖ የኔም ሀገር ሮቅ ያንቺም እዚህ ሆኖ ያንቺም እዚህ ሆኖ እንዴት ኖር ያለሽ ብቻሽን አንቺቱ ልቤ ባንቺ ሳቢያ ሲቃጠል በብርቱ ሕይወቴን በሙሉ የማስታውሰው ሮዛ ክንዴ ላይ ላይ እንደ ተኛሽ ነው እንደ ተኛሽ ነው ዘንባባ በሕይወት ቀና ሲል ጎንበስ ሽታሽ በንፋስ ኃይል አገር ሲያዳርስ አይኖችሽ ማልመንድ ሽታሽ ማደይ ልቤ ያዝኗል በጣም ካንቺ ጋር ሲለይ የልቤ ላይ ቁስል ሮዛን አበባ እድልሽ ምንድነው? ተለየውሽ በንባ ወድሻለሁኝ የልቤ እንግዳ ጽሑፍ ቆንጅዬ ቆንጅዬ ነሽ ሰሜኝና ልሂድ ልሰናበትሽ ሳምኝና ልሂድ ልሰናበትሽ የምለውም የለም